Гаида, Уркур. አድኩልን ፊል ቶልን ፊል ለፍቻለሁኝ ግን ድጋሚ ንፊበት ሄሎ አቤት ወይ እኔ የምልህ ሁለቱንም የሁለታችሁንም መዓዛ ፌዴሬሽን እያልኩ ጽፌ ጉድፈለ መዓዛ ነው ትላለህ። አቤት አዎ። አይ እንትን ውሃ አምጡልን፣ ውሃ የለንም።
ቆይ ስንት ሽግ?
እህ፣ ሁለት እሽግ።
አንድ ትልቅ አንድ ትንሽ ነው።
አይ ትልቅ ሁለቱንም ትንንሽ አድርጋችሁ ትንንሹን የፈላውም- ሁለቱ?
አዎ የፈላውም አንድ ብትልኪልኝ ደስ ይለኛል።
ኧረ ማን አለና ታራ የለችም። ታራ መታ ትፈልልሽ ውሃውን የ- ለአለቃ እኮ ነው።
የፈላው ለእኛ እኮ አይደለም ለአለቃ እኮ ነው።
ማንም ለእኛ የለም። በ- ኧረ ሰው የለም በቤት። ቆይ ለማንኛውም ማን አለ? እስኪ ቆይ ቆይ